ሄሎ
ሄሎ
ሰላም ጤና ይስጥልን ቴሌቪዥን hello
አቤት ይሰማል ቴሌቪዥን ምን ልርዳ
እንድል ፈልጌ ነበርኩ ያው ለ ሎተሪ አቤት
ሎተሪ አቤት
ሎተሪ በዚህ ነው የሚገኘው ሎተሪ
ምን አሉ
ሎተሪ
አይ ይሄ ሎተሪ አይደለም ይቅርታ ቴሌቪዥን game ነው game ኦች ሲጫወቱ ሽልማቶች አሉት ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያሸልማል
ነው በምን ነው የሚጫወተው
ጌ- በድረገጽም ገብቶ መጠቀም ይችላሉ። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። አንድ ቁጥር ላይ ለመመዝገብ ስለ እርስዎ ስለተመዘገቡ ሶስት ቁጥር ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚሉ ይመጣልዎታል። እርስዎን መጠው- መርጠው መጫወት።
ነው እሺ እሺ፣ የ- game ኡን ይዩትና ግልጽ ያልሆነ ነገር ካለ መደወል ይችላሉ።
እሺ
እሺ